ኧረ ተነስ ሄለ ሄለ ኧረ እኔ እዚህ ላይ ደውዬ አላውቅም።
ሄሎ ሄሎ ሰላም ወይ፣ ነው?
አለን አለን፣ እንኳን አለን።
ደህና መጣ።
አለን እንኳን እ፣ ደህና ቆየሽ።
እሺ እንትን order pin እንድታደርግልኝ ነበር።
order ነበሩ ንገረኝ።
እሺ order ነበር። አንዴ ጠብቂኝ።
እሺ
order ነበር አስራ አስራ ስምንት ዜሮ አራት
አስራ ስምንት ዜሮ አራት እሺ አ- አስራ አይላለን ስምንት ዜሮ አራት እሺ እሺ።
እሺ አይላለን እሺ የዝናብም አለ በዛው
ዝናብ እንኳን አሁን ሳይጠፋ አይቀርም ብለህ
አ- ቅድም ትንሽ ነበር።
እያካፍ ነው ግን አይ ከትንሽ ደቂቃ በፊት እንደበራ ነበር፣ ግን ችግር የለውም አይልሃል።
እሺ እሺ